ሁለተኛ ጢሞቴዎስ ምዕራፍ አራት ወእየዝዘከ በቅድመ እግዚአብሔር በእግዚአብሔር ፊት አዳኝብሃለሁ ወእግዚእነ ኢየሱስ ክርስቶስ ዘሃለወ ይኮንን ሕያዋነ ወሙታነ አመ ይመጽእ በመንግሥቱ በጌትነቱ በመጣ ጊዜ በሙታንም በሕያዋንም ይፈርድ ዘንድ ባለው በጌታችን በኢየሱስ ክርስቶስም ፊት አዳኝብሃለሁ። ከመትስብክ ቃልዎ እእዝዘከ ከመትስብክ ቃልዎ ወንጌልን ታሰምር ዘንድ አዳኝብሃለሁ። ቀዊመከ በድቡት በሐዋርያነት ጸንተህ በድቡት በዝግታ በጸጥታ ሆነህ ታስተምር ዘንድ አዳኝብሃለሁ። በጊዜሁ አላውያን መከራ በማያጸኑብህ ጊዜ ወዘእንበለ ጊዜሁ አላውያን መከራ በሚያጸኑብህ ጊዜ አንድም በጊዜሁ የምዕመናን ጆሯቸው ተከፍቶ ልቡናቸው ነቅቶ ትምህርቱን በሚቀበሉበት ጊዜ ወዘእንበለ ጊዜሁ አእምሯቸው ፈዞ ጆሯቸው ደንዝዞ ትምህርቱን በማይቀበሉበት ጊዜ ፀሐይ የሚሞቀኝ የለም ብሎ መውጣቱን ውሃ የሚጠጣኝ የለም ብሎ መፍሰሱን ይተዋልን። ገስጽ ገስጽ ወተዛለፍ ዝለፍ ናዝዝ ገስጽ ብሎ ነበርና ናዝ ወየውህ እንዘ ትትየገስ በኩሉ ወትምየህር ተዛለፍ ብሎ ነበርና የውህ አለ። ሁሉን ታግሰህ ስታስተምር ናዝ የውህ ናዝዝ የውህ እስመ ይበጽህ ጊዜሁ አመ የአብይዋ ለትምህርተ ሕይወት ሕይወት የሚገኝባት ትምህርት ወንጌልን አንቀበልም የሚሉበት ጊዜ ይመጣልና ወየሐውሩ በፍትወቶሙ ልቡናቸው በሚወደው ሥራ ጸንተው የሚኖሩበት ጊዜ ይመጣልና ወያመጽኡ መምህራነ ለርእሶሙ በሁከተ እዘኒሆሙ በጆሮአቸው ቀበሾነት ለራሳቸው መምህራንን የሚያመጡበት የሀገራችን በጆሮአቸው ቀበሾነት ለራሳቸው መምህራንን የሚያመጡበት የሀገራችን ሰዎች ከአፍርንጅ ተጨዋውተው አፎንሱን አልፎንሱን አምጥተው አፎንሱን አምጥተው እንደነበር አንድም ለራሳችን መምህራን ነን የሚሉበት ጊዜ ይመጣልና ወይመይጡ እዘኒሆሙ እምጽድቅ እዝነ ልቡናቸውን ከጽድቅ ከወንጌል የሚመልሱበት ወያመጽኡ ካልአ ትምህርተ እኛ ካስተማርነው ትምህርት ሌላ የሚያስተምሩ ወይትመየጡ ሀበ መሐድምት ወደ ተረት ወደ ኦሪት የሚመለሱበት ጊዜ ይመጣልና አንተሰ ንቃ አንተ ግን ከንዋመ ሀኬት ንቃ ወጥበብ በኩሉ በውስጥ በአፋ በስራው ሁሉ ተራቀቅ ወጻሙ ጻርድከ ወግበር ምግባረ ወንጌላዊ ወኩን የወንጌልን ሥራ ሥራ ወኩን ብቃ አንድም ወግበር ምግባረ ሥራ ሥራ ወወንጌላዊ ኩን ወንጌላዊም ሁን ወፈጽም መልእክተከ ተልእኮህንም ፈጽም ወአንሰ ወዳይኩ ወሰለጥኩ እኔ ተልእኮዬን ፈጽሜአለሁ ወበጽሐኒ ወበጽሐኒ ዕድሜዬ ለአዕርፎ የማርፍበት ጊዜ ደርሷል። ሰናየ ገድለ ተጋደልኩ በጎ ገድልን ተጋደልኩ በድሬኒ ፈጸምኩ ቅድድሜንም ጨረስኩ ወሃይማኖቴኒ አቀብኩ ሃይማኖቴንም ጠበቅኩ። እንከሰ ጽኑህ ሊተ አክሊለ ጽድቅ ዘየአስየኒ እግዚአብሔር ይእተ ዕለተ መኮንነ ጽድቅ እንግዲህ ወዲህ ፈታሂ በጽድቅ ኮናኒ በርት እግዚአብሔር በዕለተ ሞት በዕለተ ምጽአት የሚሰጠኝ ዋጋዬ ይቆየኛል። ወአኮ ለባህቲትየ መስጠቱም መሰጠቱም መስጠቱም ለእኔ ብቻ አይደለም አላ ለኩሎሙ እለ ያፈቅሩ ምጽአተ ዚአሁ የእሱን መምጣት ለሚወዱ ሰዎች ሁሉ ነው እንጂ አስተፋጥን ትምጻእ ኀቤየ ፍጡነ ፈጥነህ ወደ እኔ ና። ዴማስ ሀደገኒ ወአፍቀሮ ለዝንቱ ዓለም ዘይእዜ ወሖረ ተሰሎንቄ ዴማስ ሆዴ ይሙላ ደረቴ ይቅላ ብሎ ትቶኝ ወደ ተሰሎንቄ ሄደ። ወቆሬቂስኒ ገላትያ ቆሬቂስም ወደ ገላትያ ሄደ። ወቲቶ ድልማጥያ ቲቶም ድልማጥያ ሄደ። ወሉቃስ ባህቲቱ ምስሌየ ሉቃስ ብቻ ከኔ ጋራ አለ። ወአምጽወ ምስሌከ ለማርቆስ ማርቆስን ይዘኸው ና። እስመ ይበቁአኒ ለመልእክት ቢጣሉ ለማስታረቅ ክሳብ ወስዶ ለመስጠት ይበቃኛልና። ወፈናው ህወ ለቲኪቆስ ኤፌሶን ቲኪቆስን ቲኪቆስ የለምን ትለኝ እንደሆን ቲኪቆስንስ ኤፌሶን ሰደድሁት። ወፊሎናኒ ዘመጽሐፍ ዘሃደጉ በጢሮአስ ሀባ አክርጳ ተማላ ምስሌከ በጢሮአስ ከአክርጳ ዘንድ የተውሁትን የመጽሐፉን መጠቅለያ ጀባውን ይዘኸው ና። ወአዲ መጻሕፍተ አስራ ሶስት ክታብ ወረቀ ዕብራውያን የሚጻፍበትን ብራና ወፊሎነኒ ዘመጽሐፍ ዘሃደጉ በጢሮአስ ሀበ አክርጳ ተማላ ምስሌከ አንድም ከአክርጳ ዘንድ በጢሮአስ የተውሁትን መጽሐፍ ከነመጠቅለያው ይዘኸው ና። ወአዲ መጻሕፍተ መጻሕፍተ ነቢያትን ወረቀ ዕብራውያን የሚጻፍበትን ብራና እለእስክንድሮስ ናሃቢ ብዙሃ ሳቀየኒ አንጥረኛ እለእስክንድሮስ ብዙ ጊዜ መከራ አጸናብኝ። ይፍድዮ እግዚአብሔር በከመ ምግባሩ ነገር ግን እግዚአብሔር እንደ ሥራው ፍዳውን ይክፈለው። እንደ በጎ ሽማግሌ ተናገረ። በጎ ሽማግሌ በሚሞትበት ጊዜ የሚመርቀውን መርቆ የሚታረቀውን ታርቆ የሚረግመውን ረግሞ ይሞታል። የሚመርቀውን እንዲመርቅ የሃቦ እግዚአብሔር ሳህለ ለቤተ ሄኔስ የፎሩ የሚታረቀውን እንደ መታረቅ ወአምጽወ ምስሌከ ለማርቆስ የሚረግመውን እንዲራገም እለእስክንድሮስ ብዙሃ እለእስክንድሮስ ለሃቢ ብዙሃ ሳቀየኒ ይፍድዮ እግዚአብሔር በከመ ምግባሩ ብሏል። ይኸውም አልቀረ ከራስጌው ተሰቅሎ የነበረ መዶሻ ወርዶ አናቱን በጥብጦ ገድሎታል። ወአንተኒ ወልድየ ተአቀቦ አንተም ልጄ እወቅበት እስመ ፈድፋደ ተቃውሞ ለነገርነ ፈጽሞ ትምህርታችንን ተቃውሞታልና ወበቀዳሚ ነገርየ አልቦ ዘሀብረ ምስሌየ በጥንተ ስብከት ከኔ ጋራ አንድ የሆነ የለም። ዳእሙ ሁሎሙ ሀደጉኒ ሁሉም ጥለውኝ ሄዱ እንጂ ወይስረኤሎሙ ዘንተ ነገር ግን እግዚአብሔር ይቅር ይበላቸው። ስለ እግዚአብሔር ቆመ ሊተ እግዚአብሔር አግዞኛልና ወአጽንአኒ በረድኤት አጽንቶኛልና ከመይመኑ በስብከተ ዚአየ ወይስምዑ ኩሎሙ አሕዛብ ከመድህንኩ እምአፈ አንበሳ ከአፈ አንበሳ እንደ ዳንሁ አለ በቁሙ ለአንበሳ ሰጥተውታልና። አንድም ከለእስክንድሮስ እንደ ዳንሁ አሕዛብ ሁሉ ሰምተው በእኔ ስብከት ያምኑ ዘንድ ወያድህነኒ እግዚአብሔር እምኩሉ ግብር እኩይ ከመከራው ሁሉ እንዲያድነኝ ሰምተው ያምኑ ዘንድ ወያሃይወኒ ውስተ መንግሥቱ ዘበሰማያት በልልና ባለች በመንግሥተ ሰማይ እንዲያኖረኝ ውእቱ ዘሎቱ ስብሃት ክብር ጌትነት ያለው ለዓለም ዓለም ለዘላለሙ አሜን። በእውነት አምህ ጵርስቅላ ወአቂላ ጵርስቅላን አቂላን ቸር አላችሁ በል። ወቤተ ሄኔሴፎሩ የሄኔሴፎሩን ወገን ቸር አላችሁ በል። ኤርስጦስ ነበረ ቆሮንቶስ ኤርስጦስ የለምን ትለኝ እንደሆን ኤርስጦስስ በቆሮንቶስ ቀረ። ነበረና ተረፈ ይወራረሳሉ። ትርፍ ውስተ ልማድከ እንዲል ወለጢሮፊሞስ ሀደግዎ በሀገረ መሊጡ ይደውይ ጢሮፊሞስንም በመሊጡ ታሞ ተውሁት። አስጠፋጥን ትምጻ ሀቤየ እምቅድመ ክረምት ክረምት ሳይገባ ፈጥነህ ና። ክረምት ላዩ ውሃ ታቹ ውሃ ነው አያስተላልፍምና፣ አንድም ሳልሞት ሲል ነው። ክረምት አለው ሞትን። ክረምት ክቡድ ነው የመምህርም ሞት ክቡድ ነውና፣ ክረምት አያስተያይም ሞትም አያስተያይምና። ይእምሁከ ኤውግሎስ ወቆዲየስ ወሊኖስ ወቀላውድያ ኤውቡሎስ ቁዲስ ሊኖስ ቀላውዲያም ቸር አለህ ቸር አለህ ይሉሃል። ወኩሎም አኀዊነ ወንድሞቻችን ሁሉ ቸር አለህ ይሉሃል። ወእግዚእነ ኢየሱስ ክርስቶስ የሃሉ ምስለ መንፈስከ ጌታችን ኢየሱስ ክርስቶስ አድሮብህ ይኑር። ወጸጋሁ ምስሌክሙ ጸጋው አድሮባችሁ ይኑር። አሜን በእውነት ተፈጸመት መልእክት ካልእት ሀበ ጢሞቴዎስ ወተጽሕፈት በሮሜ ወተፈነወት በእደ አንክሮሎስ በሮም የተጻፈች በአንክሮሎስ እጅ ለጢሞቴዎስ ሁለተኛ የተላከች ክታብ ደረሰች፣ ተፈጸመች። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን በእውነት ያለ ሐሰት